አስራ ስምንት አርባ አምስት አስራ ስምንት አርባ አምስት ምን ሆነብህ?
ደርሼ ስልክ አነሳልኝ ደውሎልኝ ነበር። ያው ከደረስኩኝ በኋላ አነሳልኝ ስልክ ምን አልከኝ?
ስልክ አነሳልኝ customer
አስራ ስምንት አርባ አምስት ነው ያልከኝ?
አዎ ማን ነው ስምህ?
አትርሳ
አትርሳኝ አስራ ስምንት አርባ አምስት ነው ያልከኝ አይደል? አትርሳኝ አዎ አስራ ስምንት አርባ አምስት አዎ ከጫኖ ሊነሳውን እሺ፣ አሳውቅልሃለሁ ከአስር ደቂቃ በኋላ ደውል። መልሷል ጌታ አለም መሲ።
እ
አይ አይ ቻው። እሺ